hello ጤና ይስጥልኝ ፕሪንስቶን ጤና ሆምስ።
ይስጥልን።
ጤና ይስጥልኝ ወደ ፕሪንስቶን homes ነው የደወሉት።
ፕሪምስ ነው። አዎ፣ እኔ እንትን ፈልጌ ነበረ።
ምን ነበር?
ይሄ ይሄኛው ስልክ ባ- መረጃ ለመውሰድ share የሚሸጠው አለ አይደለም?
እሺ አዎ፣ ይቆራረጣል። መደበኛ ስልክ ካላችሁ ስጡኝ እስቲ።
እ፣ እሺ እ፣ ልደውልዎት እችላለሁ። እ፣ በዚህ መ- በ- ደውዬ ያገኘዎታለሁ።
አዎ እ፣ okay። ባ- ይህ ባለፈው ደውለው ነበር I think አዎ፣ ደውዬ ነበር። ምን ስ- ስልክ ሰጥሃለሁ ብለኝ።
ስደውል እኮ አልሰራ ብሎ ነው።
ኧረ ይሰራል።
እሺ እ፣ ልስጥዎት። እሺ መደበኛ ስልክ እሺ።
እና እ፣ ወይ ደግሞ የእርስዎን መደበኛ ስልክ ይስጡኝ።
ያው ይሄ ነው መደበኛ። ያ ያ ባለፈውም የስልክ ስልኬን ሰጥቼ ነበር እኮ።
የስልክ የስልክ መደበኛ ስልክ የለዎትም? የስልክ ሞባይል ስልክ
ሰጥቻለሁ እኮ ባለፈው
አዎ ባለፈው በዜሮ የቢሮ ስልክ ነው I think ደውሎ ዜሮ ዘጠኝ ሰላሳ ብዬ አልሰጠውም።
okay እሺ ዜሮ ዘጠኝ አዎ፣ አስታወስኩት አስታወስኩት እሺ በእሱ ልደውልዎት አዎ እሺ እ፣ አሁን ግን ይሰማል መረጃውን ልወሰድ ልሰጥዎት እችላለሁ የዜሮ ዘጠኝ ሰላሳውንም እ፣ በዛም እደውልልዎታለሁ
አሁን እ፣ እስከ ስንት ነው መግዛት እ፣ መቼ የሚቻለው? ሀያ ሀ- ማን ነው ሀያ ሺ እና ሁለት ሚሊዮን ነው ያልከኝ።
እሺ አዎ ዜሮ ዘ- አሁን እ፣ ም- መግዛት የሚቻለው ከሀያ ሺህ ጀምሮ ነው እሺ እ፣ ከፍተኛው ደግሞ ሁለት ሚሊዮን ነው አዎ እ፣ እንግዲህ ከሀያ ሺህ እስከ ሁለት ሚሊዮን ባለው እርስዎ በሚያመቸው በአቅምዎ በሚፈቅደው ልክ ይገዙና እም።
እና ባለው በአመቱ መጨረሻ የትርፍ ተካፋይ ይሆናሉ ማለት ነው።
እኮ አሁን እ፣ በምን አድራሻ ነው? አድራሻውን እኮ ለማግኘት ነው አሁን ዋናው።
እሺ እ፣ ቦሌ ልደታና ገርጂ ቢሮዎች አሉ።
ልደታ። እሺ ቦሌ ገ- ልደታና እሺ ገርጂ፣ ቁጥር እ፣ ስልክ የለም?
እ፣ ልደውልዎት በዚህ በወይ በሰላሳው ልደውልዎት በሰላሳው ደውልልኝ። እሺ በሰላሳው አሁን ደውልዎታለሁ።
እሺ እሺ እሺ